Aló,
ሄሎ aló.
ሄሎ አቤል ሰላም ማን ልበል?
እንድ- እ፣ ቃላብ ነኝ አቤል እ?
ቃላብ ቃላብ ኮፊኮሎጂ ዶክና ሪል ስቴት
ኦ ሀይ ቀላል አይ አቤል እንዴት ነህ ሰላም ነህ?
እንዴ፣ ሰላም አለሁልህ እግዚአብሔር ይመስገን አቤሉ ይቅርታ፣ የስራ ሰው እ።
ስለሆነ ሳይድ ናምበሮች ሆነ ማማሪ ስልምና አው በእንትን ነው የሪል ስቴት ሀት ላይን ስለሆነ በዲስፕሌይ የሚያደርገው በዚህ ነው በዚህ ነው ኦኬ እ፣ እ፣ ጣ- ባለፈው ትንሽ እ፣ እንትን አስባልኳችሁ መሰለኝ አና- አንዌድ ሆናችሁ መሰለኝ
እ፣ ምን አልከኝ?
ባለፈው አንዌድ አ።
ሆናችሁ መሰለኝ
አይ እንትን አ፣ እም፣ ጥሩ ሳለን አ- የደወልኩት ማውራት ትችላለህ ወይስ መልሽ አይ አሁን ሚቲንግ ልገባ ነው፣ ግን በኋላ እደውልልሃለሁ።
እሺ እሺ እሺ እሺ